ሄሎ
ሄሎ ጤና ይስጥልን ቤት ቤት
እ ትላንት ማታ እሺ አሸንፌ አለ እስካሁን አልበራም
እሺ ጌታ አይዲውን ቴሌግራም ላይ ትልክልኛለህ ልላክልሽ።
አዎ ጌታ አይዲውን ቴሌግራም ላይ ላክልኝ እሺ ታውቀዋለህ እንትንም አለ ቤት ቁጥሩ?
ተመላሽም እኮ መስራት አቆምቹ
ተም- ቦነስ እ
አይ ራሱ ይቻላል አይገባም ምናምን።
ጋር ተልኮ ምናምን ነው እና በጣም ይደብራል። እህ እህ።
hello አቤት አቤት አቤት
እ ት- ት- ቦነስም ቶሎ አይገባም። ticket ID ውን ልኬ ምናምን ነው
እ፣ update እስኪያደርግ ሀያ አራት ሰዓት ይፍ- ይቆያል ከዛ አዎ፣ በላይ እ፣ የሚቆይ አይመስለኝም
አዎ አይ ኧረ አይገባም እንደዛ እንደዛ ቆይቶ እስኪ ticket ID ውን ላክልኝና አንዳንዴ እ።
እ፣ ቲኬቶቹ ላይ postpone የተደረገ suspend የሆነ game ምናምን ካለ እንደዛ እ።
ሊሆን ይችላል። ግን እስቲ ticket ID ውን ለማንኛውም ቴሌግራም ላይ ላክልኝና check ላድርግልህ።
እሺ እሺ እሺ